ሄሎ ሄሎ ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልን አለን፣ እግዚአብሔር ይመስገን።
እንትን ፈልጌ ነበር ሁለት መረጃ። አንደኛ እንትኑን በም- እንዴት እንደነካው ሳላቅም ፊዚካል ላይ ነክቼው አላቆም አለኝ ወረቀት በማውጣት ለማሸብ ነው።
summary ለማውጣት ብለሽ አዎ summary ለማውጣት ብዬ physical ላይ ነክተሽው እያንዳንዱን አዎ፣ የወሩንም ዝም የቀኑንም ብሎ፣ ዝም ብሎ ዝም ያወጣል።
ብሎ።
አዎ፣ አዎ፣ ዝም ወረቀት ብለሽ ያለ- ሆኖ እያስገባሽ ደጋግመሽ እንዲያልቅ ጨረሽው። ማቆሚያ የለውም እኛ ጋር መተሽ ወረቀቱን ይጨርሰው እራሱንም ደጋግመሽ ወረቀቱን አስገቢ። ሌላ ወረቀት